ጠላም አቁም ልርዳው የጠየቀልኝ ተድላ አምቡላንስ አቁም ልርዳው ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው ሄሎ